ጤና ይስጥልኝ አሽፈኝ ማለት ነው። እባክዎን ልርዳዎት?
ቅድም ጠይቄሽ ነበር እንትን ሁሉ ስፖርት ላይ ገበያ አድርጌ እስካሁን ድረስ አልገባም።
እሺ ስሞትም አልበል ደንበኛችን።
ኪሮስ ኃይሌ ረጋ
እሺ የእርስዎ ጉዳይ ተላልፎሎታል ለሚያስተካክሉ ክፍሎች ተስተካክሎ እንዳለቀ ደውለን እናሳውቅዎታለን።
እኮ እስከ መቼ ነው የምጠብቀው?
ያው እስከዚህ ሰዓት ማለት አንችልም፣ ግን ሲስተካከል እናሳውቅዎታለን።
እሺ፣ ግን በሁለት ሰዓት በሶስት ሰዓት ውስጥ ሊስተካከል አይችልም?
አሁን እንደዚህ ብለን የጊዜ ሰዓት መስጠት ስለማንችል ነው።
እሺ በቃ
እሺ ደንበኛችን።
ግን አይጠፋም፣ ይመለሳል። አ
አዎ ብሩ ወደ ሁሉ ስፖርት ገቢ ይደረግልዎታል።
እሺ
እሺ ሌላ ጥያቄ አለዎት?
የለኝም። አመሰግናለሁ። ቻው።
እሺ እኛም ስለደውል እናመሰግናለን። ቀጥሎ ከሚሰምሩት በኋላ